አልቻልኩም አምላክ ስጋዬ በረታ የመከራዬ ሌት እንደምን ሊረታ ሳለቅስ አነጋለው ሳነባ ውላለው የሚያጽናናኝ የለም ብቸኛ ሆኛለው አልቻልኩም አምላክ ስቃዬ በረታ የመከራዬ ሌት እንደምን ሊረታ ሳለቅስ አነጋለው ሳነባ ውላለው የሚያጽናናኝ የለም ብቸኛ ሆኛለው። በማይራራ ህመም ሰላም በሌለው መጽናናት አጥቼ እንባን አፈሳለሁ። የመከራዬ ሌት እየረገምኳቸው ብርሃን አይኑርበት ጨልሞ አልኳቸው። ቀንበሬን አሽልኝ ይቅለልልኝ ሸክሜ በምልጃሽ ልፈወስ ልዳን ከህመሜ አልቻልኩም አምላክ ስቃዬ የበረታ የመከራዬ ሌት እንደምን ሊረታ ሳለቅስ አነጋለው ሳነባ ውላለው የሚያጽናናኝ የለም ብቸኛ ሆኛለው። ደግፊኝ እናቴ እንዳልንገዳገድ በእምነት እንድጓዘው የልጅሽን መንገድ ገና ነው ጉዞዬ ብዙ ይቀረኛል። ከፊቴ ካልቀደምሽ እንዴት ያልቅልኛል የመንገድ ፋና የሩቅ ዓላማዬ ከኔ ጋር ከሌለሽ ከንቱ ነው ጉዞዬ። አልቻልኩም አምላክ ስቃዬ የበረታ የመከራዬ ሌት እንደምን ሊረታ ሳለቅስ አነጋለው ሳነባ ውላለው የሚያጽናናኝ የለም ብቸኛ ሆኛለው። በፊት ዘላለም ሐሴትን እንዳደር ከቅፌ ሳልወጣ በቤትሽ ልደግ ሚዛን እንዳይደፋ ጥላሽ ከልለኝ ነፍሴን ከሚከቧት ጠላቶች ያድነኝ ሳይነዋወጡ እግሮቼ እንዲጸኑ በምልጃሽ ይብራልኝ እንዳይጨልም ቀኑ። አልቻልኩም አምላክ ስቃዬ የበረታ የመከራዬ ሌት እንደምን ሊረታ ሳለቅስ አነጋለ